ጤና ይስጥልኝ አሽቴ የደነኝ በኩል ልርዳው
ሄሎ ጤና ይስጥልኝ
ደህና ነው እግዚአብሔር ይመስገን። hello አይሰማም?
ይሰማል ለሙያችን ምን ልርዳዎት እንትን ት- ከት- ትናንትና ስምንት ሺህ ብር አስገ- አስገብቼ ነበርና ወደ ቴሌ ብር እሺ እሺ ከዛ አ- ወደ ቴ- ቴሌ ብር ላይ አልገባልኝም።
ቴሌ ብሩ ላይ አልገባሉትም አዎ አዎ።
እሺ ያስመዝግበው ነበር እኛ ጋር ደውለው ከዚህ በፊት አይ አይ፣ አሪፍ ቤ አሪፍ ቤ ምናምን የሚል አፕሊኬሽን ምናምን የለኝ አልተመዘገበኩም ነበር።
አልተመ አይ አስመዝግበው ነበር ምሎት ቅሬታውን ነው አዎ አልተመዘገበም።
እሺ ስሞትም አለበል ግርማ ያለ
ግርማ ያለው አዎ
እሺ ከምን ስፖርት ነው ወደ ቴሌ ብር ያስገቡት
ከዘመን ቤት ዘመን ቤት ዘመን ቤት አዎ
ስምንት ሺህ ስንት መቶ ብር ነው ያሉኝ አይደለም በ- ከ- አራት ሺህ አራት ሁለት ጊዜ ነው ያስገባት አራት ሺህ አራት አራት ሺህ አራት ሺህ ሁለት ጊዜ አዎ